ሄሎ ጤና ይስጥልኝ። ምን ልታዘዝ? ቴሌቪ
እንትን ብር ከሆነ ጊዜ ወስ- ቅርሺ ሰው ኣብ ዝኾነ ሰዓት ተመሊእካየስ ይወስድዎ
እስቲ አንድ መስመር ላይ ጠብቁኝ። እሺ
እያ
መስመር ላይ ጠ- ይጠብቁኝ። አማርኛ አይሞክሩም ትንሽ ትንሽ
አማርኛ ይሞክረኝ
እሺ፣ አንዴ መስመር ላይ ጠብቁኝ።
እያ መስመር ላይ ይጠብቁኝ።
እሺ አማርኛ ህፃን ባይል ያስጠፍ ቅርሽና ወሰድ እንደዋ በቃ ሓሙሽተ ቅርሺ ተሓዲግያ ብምሉ እታ ጥፍያ ሄሎ ሄሎ
ሰላም ዶ ሄሎ
ሄሎ፣ እ፣ ስማኝ።
እሺ፣ ደንበኝነቱ ተቋርጦሎታል። እሺ
እሺ ዋ ኣብ ዝኾነ ሰዓት እኮ ዝወስድ ታይም ጥቕሚ ኣለዎም ሞ ተቅርሺ ዝወስዱ
አዎ፣ በቃ ተቋርጧል ደንበኝነቱ። እሺ